sterling ተይስ በረራ መድረክ ካለ እባክዎ መርዳው።
የፍላይቱን ቲኬት መቁረጥ ፈልጌ ነው።
ወዴት ነበር የፈለጉት?
ከአዲስ አበባ ድሬዳዋ
ለመቼ ሊሉት?
ከሁለት ቀን በኋላ
ለሮብ?
አዎ፣ ዛሬ ሰኞ ነው።
አዎ።
እ፣ ዛሬ ሰኞ፣ ማክሰኞ፣ አዎ ሮብ።
እሺ፣ አንድ ደቂቃ። የአንድ ሰው ነው?
አዎ የአንድ ሰው
እሺ።
hello።
hello፣ አለው እያየሁት ነው።
እሺ
የጠዋት 12 ሰዓት ከ25 አለ።
እሺ አንድ ሰዓት ከ20 አለ።
እሺ
ከዛ እ አምስት ሰዓት ከአርባ አለ።
አምስት ከዛ ሰዓት በኋላ- ከአርባ እህ ከዛ ስድስት ሰዓት ከአስር ሰባት ሰባት ሰዓት ላይ
ሰባት እና ሰዓት ላይ አለ።
ማታ ማታ አለ። አዎ ማታ አንድ ሰዓትም አለ።
ሰባት ሰዓት ላይ ማ አሪፍ ነው።
እም ሰባት የሰባት ሰዓቱ ግን business class ነው የሚወርቡት። የስድስት ሰዓት ከአስር ይሁንሉት ኢኮኖሚው
okay economy ይሻላል።
የስድስት ሰዓት ከአስር አለ ኢኮኖሚ
እ፣ ያኛው የሰባት ሰዓቱ የ business class ነው።
አዎ business class ነው። እሱኛው አስራ አንድ ሺህ አምስት መቶ ሰባ ብር ነው።
okay economy ውን እና የስድስት ሰዓቱ
እሺ ማን ልበል የመንገደኛ ስም?
ሙርቴሳ ሀሰን።
እሺ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ እሺ ቴሌግራም ላይ ልክሎታለሁ message። እዛ ላይ ስም እስከ አያት ይጻፉልን።
እሺ
እሺ ሌላ ምረዳውት ነገር ይኖራል?
እህ
ሌላ ምረዳውት ነገር ይኖራል?
አይኖርም ችግር አይቼም ብቻ ነውና
እሺ ስሙትን ይጻፉልኝ። አሁን message ልክሎታለሁ።
አየ አያለሁ።
እናመሰግናለን ስለደወሉ። መልካም ጊዜ።
እሺ እኛም እናመሰግናለን።